ሄሎ ሄሎ ጤና ይስጥልኝ።
አብሮ ይስጥልን። Flintstone Homes ሰላም ነው።
እንርዳዎት?
አ፣ Flintstone Homes ነው አይደለ?
አዎ Flintstone Homes ነው። ምን አ፣ ልርዳዎት?
እንትን አክሲዮን ልገዛ ፈልጌ ነበር እና እሺ
ባንክ ትናንትና ደውዬለት የሆነ ሰውዬ ባንክ ሄድና check አድርግ ብሎ ነበር። ባንክ ሲሄድ የትኛውን ባንክ የላቸውም። አሁን አቢሲኒያና ንግድ ባንክ የት የት አካባቢ ነበር ያሉት እርስዎ?
ሐዋሳ ነው ያለሁት።
ሐዋሳ።
አ፣ እሺ እንዲደውል እ፣ የትኛው ብራንች ነበር የሄዱት?
እዚህ ሐዋሳ ዋናው ቅርንጫፍ እክ- የሐዋሳ ሆኖ ምን አዎ፣ ምን ንግድ ምን ባንክ።
ብራንች ነው የሚባለው?
ሐዋሳ ብራንች ሐዋሳ ብራንች ነው የሚባለው?
እም፣ አቢሲኒያም ሐዋሳ ብራንች ነው የሄድኩት።
ኦኬ እሺ። ስሞትም አለ በልቀ እንዴ እንዲደውል ታደርጋለህ። ማን አሉ?
ተራማጅ ተራማጅ። እሺ ያ እሺ